hello hello hello ጤና ይስጥልን።
ጤና ይስጥልን።
ስንት ሰው ነው የምንለው?
ተደው- ተደውሎልኝ ነበር ከትናንት ወዲያ መሰለኝ ካልተሰጠን
እሺ እሺ information ለመውሰድ ነበረ።
እሺ እሺ። ከዚህ በፊት አውርተዋል?
አዎ አውርተን ነበረ። ዛሬ መኪና እንደሚላክልኝ ነበር፣ ግን እኔ በራሴ መጥቻለሁ። ቅርብ ነኝ ያለሁት ወደ ልደታ።
የት አካባቢ ነው ያሉት አሁን?
ልደታ አካባቢ ነኝ።
okay ቢሮ ጠፍቶበት ነው?
አዎ ልደታ ያለው እዛ Flintstone የገበያ ማዕከሉ።
አዎ እ፣ ውስጥ ገብተዋል አይ አልገባሁም አልገባሁም።
እኮ ይግቡ አለን።
እኔ እዚህ አሁን አማራ ባንክ በር ላይ ነኝ ያለሁት። እ፣ ዊልቸር ስለምጠቀም እ፣ ወደ ውስጥ ስገባ እንዴት ነው የምገባው? ወይስ ውጭ ወጥቶ ማን የሚያናግረኝ ሰው ይኖራል?
በቃ እሺ፣ እንዲደወልልዎት ላድርገው።
እሺ፣ እሺ አሁን ይደወልልዎታል፣ ይጠብቁ።
አመሰግናለሁ።
እናመሰግናለን።